በቃ ስራውን ልታቆም ነው
hello hello hello hello hello ጤና ይስጥልኝ አብሮ ይስጥልህ።
ይሰማል አሁን አዎ አዎ
ይሄ ማርቆስ አዎ አዎ።
okay ከ ChipChip ነበር የደወልኩለት እሺ የሽንኩርት order አድርገው ተረክበዋል አይደለ አልተረከብኩም። refund refund ይደረጋል ትናንት።
refund ጠይቀዋል አዎ ይደረጋል፣ ነገ ይገባል ብሎኝ ነበር። ትላንት ደውዬ ነበር።
okay እሺ አንዴ መስመር ላይ ጠብቁኝ እሺ እም፣
የ delivery መቶ ሀምሳ ብር ቆርጦቦት ነበር አዎ
okay ልክ ነው ስለዚህ በቃ ነገ ይላክልዎታል ገንዘቡ እሺ እሺ እሺ መልካም ምሽት